ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንረዳው።
ጤና ይስጥልኝ። ትናንትና ሁሉ ስፖርት ጋር የሆነ ብር አስገብቼ ነበረ
እሺ
እና ትናንትና አሸንፌ ነበር ስድስት ሺ አራት መቶ ብር እና እንደ አጋጣሚ ይዙ ድሮ ስድስት ሺውን ብር ላረግ ፈልጌ ማታ ሰባት ሰዓት አካባቢ ነበረ ጨዋታው ያለቀው። ከዛ ይዙ ድሮ ስለው እንደ አጋጣሚ ተሳስቼ ሰፕሊመንት ማለት እየቻልኩት የኔ ብር እንትን ጋር አስገባሁት አሪፍ ፕላይ የሚባለው ጋር
አሪፍም እኮ ወደ ቴሌ ብሮት ነው የሚያስገባው።
ኦኬ አስገባል እና እንደ አጋጣሚ እኔ ፓስወርድ ምንም አልጠይቅ ከዛ እንደዛ አስገባሁት። ከዛ ቀጥታ አልባልዴ ሲል ብሩ ቴሌ ብር ጋም ከዛ ይዝ ተመልሼም ሁሉ ስፖርት ጋር ባላጅ ሲተው አልመጣልኝም እና እነሱ ጋር ደውዬ ነበር ዛሬ እና ተመልሼ ሁሉ ስፖርት ሲስተም ገብቷል ብሩ ስድስት ሺህ ብር አለች። ስክሪንሾት ምናምን አድርጌ ሲላት ከትራንዛክሽን ላይ ነበር።
ከትራንዛክሽን ላይ ከሁሉ አዎ።
ስፖርት ትራንዛክሽኖት ላይ ያልገባሉትን ፎቶ ያንሱና አል- በቴሌግራም ይላኩልን።
ኦኬ ለእሷም ፎቶ አንስቼ ነበር የላኩላት ስድስት ሺህ ብር ስክሪንሾት እሱ አድርጌ ማለት ለእነሱ ነው።
ነው ለእኛ ነው ያልኩት።
ኦኬ ሁሉ ስፖርት ጋር ገብቼ አዎ ቁጥር በየት- ያዙኛል የቴሌግራም
ኦኬ እሺ፣
ዜሮ ዘጠኝ ሰባ ስምንት አስራ ስምንት አስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ እሺ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት አዎ እሺ እሺ